ጤና ይስጥልኝ አልሽኮ የሌሊት ነው የባኮም ልርዶ
እማ ከቴሌ ብር ምናምን ኬክ ብር ላይ ምናምን deposit መቶ ሰላሳ አምስት ብር አድርጌ ነበርኩ ማለት ነው።
እሺ
ከዛ ከቴሌ ብር message ኡ ደርሶኛል። እዚህ ጋር ግን ምንም deposit ኡ ላይ ምንም አያሳይም።
እሺ አመልክተው ነበር አይደል? አሁን አዎ አመልክቼ ነበርኩ በሆነ ስልክ ምናምን ደውል ምናምን ብላኝ ነበረችኝ እና በዛ ስደውል ደግሞ ስልኩ ደግሞ አይሰራም። በቴሌግራም ደግሞ invite ምናምን ነው የምለው።
እሺ መደወል አይጠበቅቦትም። screenshot ኡን ነው የሚልኩልን። እሺ ቴሌግራም በዚህ ቁጥር ነው የሚጠቀሙት።
እኔ ያው
እሺ ከኛ መልእክት ልላክሎትና
እሺ screenshot ኡን ያስተላልፉልን።
የቴ- የቴሌ ብሩም አለ deposit የተደረገበት ምናምን አዎ የቴሌ ብሩን ደረሰኝ።
አዎ፣ እሱንማ normal screenshot አድርጌ ምናምን እንትን ለማድረግ ሞክሬ ነበር invite ምናምን ስለምን ነው ለዛ ነው እንጂ እንትን አይደለም።
እሺ ደንበኛችን ከኛ መልእክት ልክሎታለሁ። መልካም ምሽት ይሆንልዎት።
እሺ ከቻልሽ አሁንም ብታስተካክልኝ በጣም ደስ ይለኛል።
እሺ በተቻለ መጠን አስተል- አስተላልፍሎታለሁ። ባለሙያዎቹ በፍጥነት እንዲሰሩሎት አድርጋለሁ።
አይ፣ እሺ ማክያ እስኪ ተባበሪኝ።
እሺ መልካም ምሽት ይሆንልዎት።
እሺ ናይስ